ነው?
ሰው ነው።
እግዚአብሔር ይመስገን።
ሁሉ ስፖርት ላይ እንትን ሁሉ ስፖርት ላይ ጨዋታ ጨዋታ ነበርና ማለት ነው።
እሺ እዛ አምስት መቶ ብር ወደ ቴሌ ብር አዙሬው ቴሌ ብር ላይ የሚለ እዛው ቅድምም ደውለው እኮ ትራንዛክሽኑን ይላኩ ብለኖታል አይደል? ደንበኛ እኮ ያንማ ወደ ውየልሽ ነበር ደግሞ አርጃ አጥቼዋለሁ
አጥቼዋለሁ ማለት ማለቴ አጥቼዋለሁ። ሁሉ ስፖርት ላይ ያለውን ነገር አንቺ ማየት አትችይም።
እኛ ማለት አንችልም። እሱን ካላኩልን ማየት አንችልም። ይግቡና ከዛ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
እኮ እኔ የምልሽ ደግሞ ተናድጄ ያጠፋሁት ነው የምልሽ። አምስት መቶ ብር ሳዞር እንዲህ እንትን ሲለኝ
እኮ እየነገርኩት እኮ ነው ማድረግ ያለብዎትን። ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን አምስት መቶ ብር ፎቶ ያንሱና በቴሌግራም ይላኩልን።
ጠ- ጠፍቶብኛል እያልኩ እዚህ Log out login ያድርጉትና ሲመጣልዎት ይላኩልን።
አልተግባባንም።